በሌላው ትከሻ ለመኖር አልሻ ልስራ የቀን ስራ ልቆፍር ልሸከም ገበሬም ልሁን ወታደር አገልግል ባስፈላጊው መንገድ ኑሮዬን ላሻሽል መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላቤ ዋጋ ነው የምከራከረው የልፋቴን ዋጋ በትክክል ላግኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማንም ፊደላው ንቄ ተዋጣለሁ መቺኔ ትርፍ ፈለግኩ ተርፎኝማ ኖረ ለላቤ ዋጋ ነው የምከራከረው ይማቹ ጉልበቴ ባይቀርም መርገፉ ለላቤ ዋጋ እንጂ መጮኩኝ ለትርፉ ተጣርቶ ካገኘሁ የድካሜን ዋጋ ልቤ መቺ ተጓዘ የሌላ ፍለጋ መቺኔ ትርፍ ፈለግኩ ተርፎኝማ ኖረ